ፍቅር ላይ አልዳኝ ምን ቢብለኝ ጭንቅ ጥብብ ባርባር ሲለኝ ባዘንም ባየሸኘውሽ ኧረ ነይ ተመለሽ ጥሪነይ ከበደልኩሽ አስቀየምኩሽ ይፈረልኝ ካስ ከበደልኩሽ አስቀየምኩሽ ይፈረልኝ ካስ ኧረ ነይ ዙሪያው ገደል ሆኖ ተስፋ በሌለበት ኑሮ እንዴት ይቻላል? ለመጪው ነው ማሰብ ያለፈውን ትተን መስማማት ይሻላል። እስቲ ፍቅሬ ነይ እንተማመን ከኔ ወይስ ከአንቺ የቱ ያለው ስህተት? መሃላችን ፍቅር ሰላም ይውረድ ብልሶ ልባችን እንማከርበት እኔማ ያላንቺ መች ይሆንልኛል ሀሳብ ያጉላላ ያወዛውዘኛል ርቀሽኝ ሄደሽ ርቀሽኝ ሄደሽ ጨንቆኛል ጠቦኛል ከፍቶኛል ጨንቆኛል ጠቦኛል ከፍቶኛል እስቲ ተረጂው ካጀማመሩ በመሰረቱ እንደሚለያይ በብዙ አይነቱ የሰው ፍጥረቱ በዓለም የለም የማይሳሳት ለማዘንሽ ብበድልሽ ይቅር በይና ነይ ተመለሺ ተመለሺ ተይ ተይ ተመለሺ ተይ ተይ ተመለሺ ተይ ተይ ተመለሺ ተይ ተይ ጊዜው አልሺው በፍቅር ላይ አልዳኝ ምን ቢብለሽ ጭንቅ ጥብብ ባርባር ሲለኝ ባዘን ባየሸኘውሽ ኧረ ነይ ተመለሽ ተይ ነይ ከበደልኩሽ አስቀየምኩሽ ይፈረልኝ ካሴ ከበደልኩሽ አስቀየምኩሽ ይፈረልኝ ካሴ ኧረ ነይ ውላሊ ዝም አለኝ ኑሮዬ በራታ ተመሰቃቀለ ስትለይኝ ጎኔን ሐዘን ጎዳው ፍቅር ጎደለብኝ ገላ ያንቺን አለ ያለፈውን ትተን ተወቃቅሰን እንስማማ ይቅር እንባባልና ተመለሺ ይዘሽ ደግ ደጉን እኔም አለኝ ልበል የወደቀው ይቅና እኔማ ያላንቺ መች ይሆን